ጤና ይስጥልን። ድር ገበያ ምን ልታዘዝ?
ብር ልኬ ነው።
ምን ብር ልኬ ነበር። አሁን
በምን ነበር የተላከው?
መቶ አርባ ሰባት ኮድ መቶ አስራ ሰባት መቶ አስራ ሰባት አዎ
አስራ ሰባት እሺ። የት ሀገር ኖት?
ሐዋሳ
ሐዋሳ።
አዎ።
size ስንት ነው size ኡ?
size እኔ አሁን ሰላሳ ስድስት ነው የሚሆነኝ።
አይ medium፣ large፣ XL በሚለው
exchange ላድርጌዋል።
XL። እሺ ስልኮትን እንገንጋዊ 09
ዜሮ ዘጠኝ ዘጠና ስድስት
96 ሰባ ሰባት 77 ዜሮ ዘጠኝ
09 ሰማንያ ሁለት እሺ በቃ እንደውሎታል። እንቀፍ